hello ጸድዬ፣
ወይ
ጸድዬ text ኡን አላስተካከልሽውም። የአብርሃም
እ የ- text ኡን አላስተካከልሽውም። የአብርሃምን እንትኑ እን- date ኡን እኮ አጥቼዋለሁ።
የሚቀጥለው ለምን?
ቅዳሜ ያደረግሽው የሚቀጥለው ቅዳሜ ነው። ለስንቴ እም።
እነግራታለሁ። በቃ ችግር የለም።
today ነው የሚለው ሰዓት።
ኧረ አውጥቼዋለሁ። date ኡንም ሰዓቱን አውጥቼዋለሁ።
በቃ የሚቀጥለው ቅዳሜ አድርጊውሽ ከሰባት እስከ አስር
ከሰባት እስከ አስር የሚቀጥለው ቅዳሜ ስንት የያዘች አዎ።
ስልኬ ማንን ነው?
እና ሶፎንያስም ቀይሯል። ሶፎንያስም ቀን እንትን እ፣ ብዬ እነግርሻለሁ። እሺ እኮ ለስንቴ ንገሪያት። ስንቴ ሳንቱ ስንቴ ነች የምትይዘው?
አስተካኪው በያት።
እሺ እሺ ስልኳ ምን አይነት ስልክ የማንን ስልክ ነው የያዘችው?
በቃ እሺ እነግራታለሁ።
ንገሪ